ጤናይስጥልኝ ቦት ነው ባኮ የምልወደው
እንትን ልኬ ነበር ከሳንቲቤ እና በቴሌግራም ላክልን ብለውኝ ነበር። ልኬው ነበረ።
ልከዋል ቴሌግራም ላይ አዎ፣ ስሞቱ ማልበል ኡመር ሰማ።
ኡመር በስልክ አሁን በደወሉበት ነው ቴሌግራሙት።
አዎ
ቴሌግራም አሁን በላኩት ነው ይላ- የ- አሁን በደወሉበት ነው የላኩት።
በሰማንያ ስድስት አዎ፣ በዚህ አዎ።
ምንም አላኩም እኮ ኡመር።
የእንትኑን ነካሁትና forward አድርጌ ለ- ልኬው የለም፣ የታየ አሁን መልስ hi ብዮታለሁ። hi በሚለው አሁን hi ባልኩበት ይላኩ።
እሺ